ታዩ በዚህ እኮ ወደዚህ ሳንቲም ዝወሰደን
ትግርኛ የለም ይቅርታ።
እሺ በዚህ እኮ ወደ ምንድን ነው ብር የሚወሰደኝ?
የቴሌዊን ደንበኛ ስለሆኑ በየቀኑ ትኬት ይሰጡታል። በሚሰጡት ትኬቶች እድሎትን ሲሞክሩ ሽልማት ያገኛል።
እና እኔ አልፈልግም፣ ያ ዝግልኝ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥርን ይጫኑ።
ምን ምን ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ዘጠኝ ሰማንያ ስምንት ዘጠኝ ሰማንያ ስምንት
ሰማንያ አምስት
ሰማንያ አምስት እሺ